ሀሎ
ጤና ይስጥልኝ።
ጤና ይስጥልኝ።
ዳንኤል ማሪ electrical shop ነው።
አዎ እሺ፣ ከአሪፍ ፔይ ነው እየደወልኩ ያለሁት። ሰላም እባላለሁ።
ከምን ከአሪፍ ፔይ።
ከማ እሺ ከአሪፍ ፔይ። አዎ፣ POS ማሽኑ ላይ እ፣ transaction እያየን ስላልሆነ የ- ስለሱ ለማውራት ነው። ያጋጠሙት ችግር አለ
የቱ ላይ የአሪፍ ይሄ ፔይ የስ- POS POS ማሽኑ ላይ
እ፣ እኔ እንጃ አላውቅም። ት- ለሱ ትደውይላት እሺ፣ ስልክ ቁጥር ይስጥኝ።
ዜሮ ዘጠኝ አስራ አንድ
test ኢንስትራንት ሰማንያ ሰባት ሀያ ሁለት ሰባ ሰባት ሰማንያ ሰባት ሀያ ሁለት ሰባ ሰባት
እናመሰግናለን። መልካም ቀን።
እሺ